ስፖርት ነው እባክዎ የምንረዳው?
ሁሉ ስፖርት betting ልጫወት ብዬ ጠፋብኝ። እንትን ትዕግስታው ምን ሆነ የጠፋቦት?
ኮዱ ነው የጠፋብኝ። እንትን አስይዤው ነበረ መድቤው ነበረ እና
ምንድን ነው የትኬት ቁጥሩ ነው የጠፋቦት?
አዎ ተጨማሪ የሚለው ውስጥ ይግቡና
እ ከዛ የጨዋታ ታሪክ ውስጥ ያገኙታል።
እሺ እዛ ውስጥ ገብቼ አገኘዋለሁ?
አዎ
እሺ